ሄሎ
ሄሎ
ሄሎ ሰላም ናችሁ? ሄሎ አይሰማም?
ሰላም ጤና ይስጥልኝ።
ደህና ወደ ስትልን ሰላም ነሽ?
አለን አለን። ምን ልርዳዎት?
አዎ ባና ከአርሱም ሆነ ደግሞ በየጊዜው አራት ብር ስለሚቆራረጥ ይህ ነገር ለእኔ ስለማይመቸኝ ይህ ነገር ብታቆሙኝ በደላል ነው የሚናችሁ።
ኮከብ ዘጠኝ ሰማንያ አምስት መሰላል ብሎ ደግሞ ስድስት ቁጥርን ይጫኑ።
ምን አልከኝ? ምን አልሽኝ?
ኮከብ ዘጠኝ
ኮከብ ዘጠኝ እሺ፣ እሺ። ሄሎ ሄሎ፣
እየሰማሁት ነው።
እሺ። ምን አልሽኝ? ኮከብ ዘጠኝ ሰማንያ አምስት እሺ፣ እሺ። እ፣ ስድስቱን ልጫን ነው መጨረሻ ላይ?
አዎ።
እሺ፣ አመሰግንሻለሁ።